ሌላ
አቤት
ሰላም ጤና ይስጥልኝ። ሌላ
እዚህ እንትኑ ገሙ እንዲቋረጥ ፈልጌ ነው።
ኮከብ ዘጠኝ ሰማንያ አምስት መሰላል ብሎ የደውሉ ስድስት ቁጥር ላይ ያለ ለማቋረጥ ነው።
በስድስት- በስድስት ቁጥር ነው አዎ
አዎ፣ ኮከብ ተብሎ መስላል ተብሎ ስምንት ዘ- ዘጠና አምስት ተብሎ አዎ መስላል ተብሎ ነው ስድስት የሚጻፍ አዎ ይመጣል ይወጣል። ሙሉ መረጃ ከ- ካሉት ካታጎሪዎች ስድስት ቁጥርን ይመርጣሉ።
ስድስት ቁጥሩ
አዎ
እሺ በቃ እሺ